እባክዎ ምን ልርዳዎት?
hello እርስዎ ምን ልርዳዎት?
ሁሉ ስፖርት ኦንላይን ለመጫወት ከቴሌ ብር ወደ wallet ማስገባት እምቢ አለኝ።
እሺ ያው እየሰራ አይደለም። manually የ branch ስልክ ሰጦትና እዛ deposit አድርገው እ እኛ እናስገባለታለን ወደ አካውንቱ።
እንዴት እንዴት?
branch ላይ deposit እንደሚያደርጉ አለ አይደለ?
አዎ እንደሱ የስልክ ቁጥር ሰጡትና ወደዛ ስልክ deposit ያደርጋሉ። እኛ ደግሞ ወደ አካውንቶ deposit እናደርግሎታለን ሲልኩልን።
ግዴታ አንበሳ ባንክ መክፈት አለ ብር ማለት ነው።
አይ እኮ በቴሌ ብር እንዲጠቀሙ ነው አሁን አማራጩን እየሰጠሁት ያለሁት።
እሺ እንዴት ላድርግ?
ስልክ ቁጥር ያዙና እሺ በዛ ስልክ ቁጥር ቴሌ ቴሌ ቴሌ ቴሌ ብር ገንዘብ de- deposit ያደርጋሉ።
እሺ በስልክ በምሰጡት ስልክ ቁጥር ማለት ነው።
እሺ deposit ካደረጉ በኋላ ያስገቡበትን ደረሰኝ ቴሌግራም ላይ እኛ ጋር ይልኩልናል። እኛ ወደ ሁሉ ስፖርት አካውንቶ እናስገባሉታለን።
okay፣ በቃ እንደዛ ነው የሚቀጥለው ማለት ነው።
አዎ አሁን ለጊዜው ነው እንደዛ የሚሆነው።
አንበሳ ባንክ ካለ ግን ይገባል ማለት ነው።
አንበሳ ባንክ ካለትማ ይገባል። አሁን ቀላል ነው።
በቃ እዛ መክፈት ይሻላል።
እንደሱም ይችላሉ። እሺ
በቃ እሺ፣ thank you።
እሺ እሺ መልካም ቀን።